ሰላም ሰላም ቤት ቤት አብሮ ይስጥልን። ሰላም ነው አለን አለን ሰላም ነው።
ሰላም ነው። የ- እንትን ኦንላይን የተቆረጠ ትኬት ነበር እና ዛሬ እሺ
እ፣ ትናንትና ማታ ነው የተቆረጠው።
እሺ የዛሬ Deposit ምሳ- ነው Deposit አይደለም እ ትኬቱ win ነው Okay
እና እንትን ነው እ፣ ወንብሩ ደግሞ ሰማንያ ብር ሰማንያ ብር ብቻ ነው ያመጣው እና እሺ አንድ lost ካለው ነው እንደዛ refund bonus የሚመልሰውና የለውም Cashier ማለት ኮዱ ነው።
ንገረኝ።
ካ- የ- እንትኑን ነው የትኬቱን cashier code አለው አይደለ? በወረቀት ነው የቆረጣችሁት?
እ፣ በወረቀት አይደለም ኦንላይን ነው የተቆረጠው። ይቺ ID የምትለዋን ልንገርሽ ወይ?
እሺ ረጅሙን አዎ አዎ እሺ
D ሰባ ዘጠኝ አንዴ ጠብቀኝ። D
D D D ነው B ነው D ነው።
D D D እሺ D D ሰባ ዘጠኝ እሺ
C ሁለት C ሁለት CF CF
A አስራ አንድ A አስራ አንድ ሀያ አንድ F ሀያ አንድ F
ሶስት ሶስት ED
ED
አራት እሺ
B አራት B አራት
ሲ ነው ቢ አይደለም ሲ አራት እሺ
ኤ
የመጀመሪያው B ነው አይደለ?
D D ነው የመጀመሪያው D
D አዎ እሺ D ሰባ ዘጠኝ C ሁለት አ- C እ፣ F አ፣ ኤ
አስራ አንድ አስራ አንድ ሀያ አንድ
F ሶስት እ
F ሶስት F ሶስት አ፣ እሺ አንድ win አድርጓል እኮ ታዲያ check አድርገው እሺ ሄዷል
እ፣ ለምን ይኸው በእጄ ኦኬ።
እኮ ስለያዝኩት እኮ ነው possible winning ኡ እስኪ ቆይ እሺ አንዴ check ላስደርግልህ ይቅርታ
እሺ።
ስንት ነበረ winning ኡ
winning ኡ አዎ፣ የተቆረጠው በመቶ ብር ነበር። odd ኡ ደግሞ መቶ ሀያ ዘጠኝ ነው።
okay እሺ አንዴ ቆይ ላሳውቅልህና እሺ እሺ እንትን እንላለን። እሺ